ጤና ይስጥልን Best Bet ረዴት ነኝ የምንረዳው።
እንዴት ዋልሽ? ሰላም ነው።
ሰላም ነው።
ከአካውንቴ ዊዝዶ ሳደርግ invalid ይለኛል። ለምንድን ነው?
እ፣ እስቲ የ Best Bet ቁጥር አሁን የደወልክበት ነው?
አዎ አዎ።
እሺ፣ check ላድርግ።
free ሲሆን አትረግጥም እንዴ? ይመችሽ ጆይ።
hello፣ hello እ፣ በምን ነበረ ዊዝዶ እያረክ የነበረው?
እ፣ በምንድን ነበረ ዊዝዶ እያረክ የነበረው?
በቴሌብር
በቻፓ ወይስ በሳንቲም?
በሳንቲም ፔ የሚለው
እዚህ ጋር ማውጣት እንደምትችል ነው እያሳየ ያለው። እስቲ ወይ በቻፓ ሞክረው እና እምቢ ካለክ check እናስደርገዋለን አካውንትን።
እሺ፣ እሺ፣ እሺ፣ thank you።
እሺ እኔም አመሰግናለሁ። መልካም ደውላችሁ